ጤና ይስጥልኝ አሪፍ ቤዛዊት ነኝ። እባክዎ ምን ልርዳው?
አሉ ጤና ይስጥልኝ።
አብሮ ይስጥልን።
ከቴሌ ብር ወደ ሀበሻ ለማስተላለፍ በአሪፍ ፔ ፈልጌ እሺ
ሀበሻ ላይ አልገባልኝም። ምን ማድረግ ነው የምችለው? ወደ አሪፍ ፔ ነው ሁለት መቶ ብር ያስተላለፍኩት።
እሺ ደንበኛችን ዛሬ ነው።
አዎ እሺ ስሞትም አልበል
አብዱረህማን ሁሴን አሊ
አበበ
አብዱረህማን
ይቅርታ ደንበኛችን አልሰማሁትም።
አብዱረህማን አሀ አብዱራህማን ሁሴን እሺ አሊ
እሺ ደንበኛችን ቴሌብር የሚጠቀሙት በዚህ ስልክ ቁጥር ነው።
አዎ
እሺ ደንበኛችን ከቴሌብር መቆረጡን የሚያሳይ መልእክት ደርሶታል አይደለ?
አዎ እሷን መልእክት አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ልኩልናል።
እሺ እሺ ስልክ ቁጥር ያዙ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት ስሞትንና ስልኮትን ከታይ ጽፈ ቴሌግራም ላይ ላኩልን።
እሺ እሺ ሌላ ምረዳውት ነገር ይኖራል?
አይ፣ የለም ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።